ማሬ ነረ ወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ እስከዚያው ጠብቂኝ ናፍቆቴ ትዳሬ ረ ወተቴ ማሬ ረ ወተቴ ማሬ ነረ ወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ እስከዚያው ጠብቂኝ ናፍቆቴ ትዳሬ ረ ወተቴ ማሬ ዓለማችን ትታ አምራለሁ ብትለኝ ፀሐይ ያጣች ምድር የሆነች መሰለኝ ከአንቺ ያዘኝ ፍቅር ዘልቆብኝ ከልቤ ከሲት አድርጎኛል ውበትሽን ተርቤ ረወተቴ ማሬን ረወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ እስከዚያው ጠብቂኝ ናፍቆቴ ትዳሬ ረወተቴ ማሬ ካለሽበት አገር ልቤ ያስታወሰ የሐሳብ ፈረሶን ጭኖ ገሰገሰ ጠዋት ማታ ባይኔ ላይ ድቅን በማለትሽ ራሴን ልስት ነው ወፈፍ አርጎኝ ፍቅርሽ ረወተቴ ማሬን ረወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ እስከዚያው ጠብቂኝ ናፍቆቴ ትዳሬ ረወተቴ ማሬ እንግዳው ፍቅራችን ያለሸኝ ሄደ ያንን ሁሉ መንገድ ቆርጦ ተራመደ አንቺ በመሆንሽ የፍቅር መቤቴ ጠብቅኝ እመጣለሁ ትዳሬን አፍቆቴ ረወተቴ ማሬን ረወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ እስከዚያው ጠብቂኝ ናፍቆቴ ትዳሬ ረወተቴ ማሬ ረወተቴ ማሬን ረወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ ረወተቴ ማሬ ረወተቴ ማሬን ረወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ ረወተቴ ማሬ ረወተቴ ማሬ